ወይ ሰባ አምስት ሰላሳ ሰባት
ሰባ አምስት ሰላሳ ሰባት ነው ነበር።
መሲ ነቻ መሲ ነኝ።
pin ኗን አስተካከያት እየሄድኩ ነው።
እሺ እሺ። ስም ማን ነው?
ቢኒያም ቢኒያም እኮ ቢኒያም ይላል። ማየው ከምግብ ቤቱ ነው የቅድም አይደል?
አዎ ከምግብ ቤቱ ነው። አንተ ካለበት time pin እሺ። ከዛው ከቦሌ ቦሌ መድኃኒዓለም አይልሃለሁ
ሚካኤል ነው ሚካኤል እኮ አይልሃለሁ።
እሺ
እሺ ቢኒያም እሺ፣ ደህና ደሩ።
አሜን። ደህና ደር